ሄሎ ሄሎ
ሰላም፣ እንዴት ዋሉ?
ሄሎ እንዴት ነሽ?
እግዚአብሔር ይመስገን ወጌሻ ትምህርት ለመማር ፈልጋለሁ።
አለን። እግዚአብሔር ይመስገን። እሺ፣ ይቻላል።
አዎ፣ ምን መቼ መቼ ነው?
መረጃ እያያችሁ ነው? ስሞትን ይነግሩኛል
አዎ፣ በላዲም ባላ በል ማለት ባላ ቃላም
አዎ፣ አይ ሳላ ሳላ
ሳላ አዎ፣
ሳላማን
ሳላ አብዲ
ማለት አብዲ
ስልክ ቁጥር ስንት ነው? ዜሮ ዘጠኝ ሀያ ስምንት ሀያ ስምንት አርባ አንድ አርባ አንድ ሰላሳ ስድስት ዜሮ አራት
አድራሻ የት ነው? ሳዳዲ ዱከም ነው።
ዱከም። ማስታወቂያው ምን ላይ ነው ያዩት?
እንጂ እንደዚህ ቲክቶክ ላይ ነው የሚወጡ የተማረ ልጅ ያወራ ነው የሚወጡ።
እሺ፣ በኦንላይን ነው በአካል ለመማር የሚፈልጉት?
አይ በአካል ነው
ትምህርት የሚሰጠው ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ነው። አዲስ አበባ ነው ትምህርት የሚሰጠው።
የምት
ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ያውቁታል?
አላውቀውም። አይ
ሴሚት ሲባልስ
እሱን አውቃለሁ።
እ፣ ሌላ ምን ነበረ? ጋስትንስ እሱን ያው እንድታለን ነው መቼም ማለት?
አይጠፋንም። መጣ ከመጣን አይጠፋንም።
እሺ፣ ጋስት ፊት ለፊት ነው ትምህርቱ የሚሰጠው።
አዎ በሳምንት ለሁለት ቀን ሰኞና እሮብ ከአስራ አንድ ተኩል እስከ አንድ ተኩል ነው ትምህርቱ የሚሰጠው። በሳምንት ለሁለት ቀን ትምህርቱ የሚሰጠው አጠቃላይ ለሀያ ሰዓት ነው። ክፍያችን አስራ አምስት ሺህ ነው።
አስራ አምስት ሺህ ብር አዎ
አንዴ ነው የሚከፈለው። አስራ አምስት ሺህ ብሩ አዎ።
ቀን የለም ግን
ምን አሉኝ?
በቀን ቀን ፕሮግራም የለም። የቀን የለንም ለጊዜ የምናዘጋጀነው ፕሮግራም
ምዝገባ እዛው ነው ሄደን የምንመዘገበው።
እኔ አካውንት ልክሎታለሁ፣ መመዝገብ ይችላሉ።
በቃ እነግርሻለሁ አደጉዬ እንትን ልበል እና እኛ ከ- ያው ሞ- ትራንስፖርት እኮ ስለማይመች ነው ከዛ ማታ ማምጣት
በኦንላይን ለምን አይማሩ?
በኦንላይንም አለ ተከፍሎ ነው እሱ።
አዎ
አዎ፣ ምንድን ነው በኦንላይን ንገሪና፣ በኦንላይን እሺ። በኦንላይን ከሆነ ምን አሉኝ?
እሺ፣ በኦንላይን ያለውን ንገሪ።
በኦንላይን ከሆነ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክሎታለን።
አዎ link ኡ የሚያገለግለው ለሀያ አራት ሰዓት ሳምንት ለሁለት ቀን ነው የሚታየው።
አዎ
ማየት ከጀመሩበት ሰዓት ጀምሮ link ኡ ለሀያ አራት ሰዓት ብቻ ነው የሚያገለግለው። ከዛ ይጠፋል ማለት ነው።
እሱ ነው ዋጋው።
ክፍያችን ተመሳሳይ ነው፣ አስራ አምስት ሺህ ነው።
አ?
አስራ አምስት ሺህ ነው።
እሱም አስራ አምስት ሺህ ነው።
አዎ በቃ ከሁለቱ አንድ ውስጥ እንትን እንላለና ግን በአካል ነበረ ቆንጆ እንትን ሀሳባችን በዛ ነበር።
ይችላሉ፣ ደስ እንዳሉት።
እሺ፣ እሺ፣ እናመሰግናለን።
ቡና አመሰግናለን። መልካም ቀን፣ ሰላም ዋሉ።
ቤት- ቤት ያክብርሽ። Thank you.
አሜን። እሺ